ቤተሰቤን ነው።
ቤተሰብ ኪራይ ነው።
እግዚአብሔር ይመስገን።
እንትን ኦርደር ነበርና ከስተመሩ ስልኩ ዘጋብኝ። ሴቱኝ በኋላ ማለት ነው።
እም
ከስተመሩ ዘጋብኝ ሴቱኝ በኋላ እና ከዛ አረጋ- ምን አለ ስልኩን ዘግቶ እ እ
ምንድን ነው ያልከኝ? አልተሰማኝም።
ሴትኩኝ በኋላ ወደ ካደረስኩ በኋላ ስልኩ ዘጋብኝ። ከስተመሩን
order ነበሩን ንገረኝ።
እሺ ማለት ያፕ ብያዋለ ግን ያው ሌላ ቁጥር ካለው ምናምን ነገር check አረግልኝ።
ምን ብየዋለሁ? complete ብለዋል።
አ complete ብያዋለ።
አይ እሺ፣ order ነበሩን ንገረኝ።
እሺ እሺ 54 13 ነው።
ሀምሳ አራት አስራ ሶስት ነው ያልከኝ።
አ አ
ሀምሳ አራት አስራ ሶስት አ አ
ማን ነው ስምህ? ሀምሳ አራት አስራ ሶስት አይደለ?
እ እ እ
ሀምሳ አራት አስራ ሶስት ያልከኝ አ አ አ አ ማን ነው ስምህ?
ማሩፍ
እ ማሩፍ ማሩፍ ነው።
ማሩፍ። እሺ፣ አንዴ እየከፍትኩት ነው፣ ጠብቀኝ።
እሺ
እ ማን ነበረ? ብሬ ብሬ CS ላይ ማለት ነው። CS ላይ የሮቤልን order መልሷል ያልኩበትን reply አድርግላት በእናት complete ሆኗል እያለች ነው። ምን አልክ? አ እሺ አላየሁትም ያንተን reply አላየሁትም ያንተን ጎበዝ እ አላወጣውም እኮ ፈርሞ ነው የወጣው። ብርሃን ከላይ የመለስኩት አይታይም። ማሩፍ ስልሳ ስምንት ቤቱ ስልክ ነው አይደል? አልነሳም ያለ አዎ ስልኩ ዘጋው። እዛ ከደረስኩ በኋላ ዘጋብኝ ስልኩ ማለት ነው።
ሌላ ስልክ የለውም። እስኪ ይሞክሩለትና ከዚህ ልላክላቸውና ይሞክሩለት ማሩፍ
እኮ ለምን ለምን
ፍቅርና ሀሴት ሀሴትና ፍቅር ወይ ሰላም ወይ ወይ
ሄሎ ማሩፍ አለ ወይ።
እንዴ? እስካሁን አሳውቅ አዎ።
አሳውቅ ይልሃለሁ። ከመለሱ እንትን እልሃለሁ፣ እነግርሃለሁ። እሺ ዝጋ።
አንዱ ክሳራ ውስጥ ከተተኝ በላች